hello ሰላም ነው? hello
hello አይሰማም?
ይሰማል አሁን። ትናንትና አምሳ ብር ልኬ ነበረ ከቴሌ ብር እና እሺ
አየር ላይ ቆርጦታል።
እሺ deposit ስታደርግ የደረሰህን text ቴሌግራም ላይ ላክልን።
ከዛ በኋላ ልኬ ያለው አላስታውሰውም። ከዛ በኋላ ልኬም ገብቶልኛል።
አዎ ግን text ኡ ግዴታ ያስፈልጋል check ለማድረግ።
እሺ እሺ እሺ